Hello ሰላም ጤና ይስጥልን። ከችፕችፕ ነበር ደውሎት እንድሪስ። Okay ችፕችፕ ጀመርን አመት ሞላን እና አብረውን ስለቆዩ ለማመስገን ነበር የደወልኩሎት። Okay top customer ኣችን ነው እስካሁን ስለቆዩ ከልብ እናመሰግናለን እና እዚህ ቁጥሩ ቴሌግራም ላይ link ልልክሎት ነበረ። የቴሌግራም ቻናላችን ነው። እሱን ተቀላቅለው ሀሳብ አስተያየቶትን እንዲሰጡን ፈልገን ነበር። እሺ፣ በቴሌግራም እልክሎታለሁ። እናመሰግናለን። መልካም ምሽት።